ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። አይሰማም? ሄሎ ሄሎ፣ ይሰማኛል። እንደምን ዋሉ? ሰላም ነው? ከ Flint Homes ነበር የደወልኩት። ከ Flint Homes እ፣ ከዚህ በፊት ሽያጭ ባለሙያ ደውሎሎት ነበር። ምናልባት መረጃ ወሰዱ? አ፣ አሁን እንዳዲስ ቀጠሮ እያሰብኩኝ ነበር። ምናልባት ዛሬ ወይ ነገ ወይ ሰሞኑን ሄሎ ጤና ከሆነ ይስጥልኝ።
ሄሎ ቀጠሮ ሄሎ ጤና ይስጥልኝ።
ላሳስሎትና መጥተው መረጃ እንዲሰጡ ስላደረጉ እግዚአብሔር ይመስገን ከፍሊንትስቶን ነበር የደወልኩት።
እ ከፍሊንትስቶን ሆምስ
ከየት ከፍሊንትስቶን ሆምስ ነገ ጠዋት ላይ ኧረ አይሰማም ሰዓትና ድረው አራት ሰዓት ፍሊንትስቶን አካባቢ ሆምስ ይችላሉ።
አይሰማም?
ስድስት ኪሎ ቀደም ፍሊንትስቶን ሲል ፍሊንትስቶን ስለ share ጉዳይ አውርተን ነበር።
ታውሳለን። ወደ ቢሮ መምጣት የሚችሉ ሄሎ ሄሎ ካልሆነ ሄሎ ይሰማኛል? አይሰማም?
ባለሙያ ይችላል አቤት አቤት ይቻላል።
ስለ share ጉዳይ አውርተን ነበር ከዚህ በፊት እ እ
ስለ አክሲዮን ጉዳይ።
ሄሎ
ሄሎ
ሄሎ
ይሰማኛል? አይሰማም?
እሺ ይሰማኛል አሁን ስለ አክሲዮን ጉዳይ አውርተን ነበር ከዚህ በፊት ከ Flintstone ከየት Homes Flintstone Homes